የሰኔ ብልይታ መስሎኝ ደረትሺ ብርቱ አስፈራዋልሺ ደንግጬ ባይሺ ለምን አይ ብለሽ ደንቆሽ ከመገብ ጥለሽ በታነሺ ጽድቅ ነበራ ሞላልኝ ብለሽ ሸበላ ፋኖ ብትበሲ ጎምላላ አትዩኛት ወይ ዘበናይ ስንት ቆንጆ አለው ባንቺ ታምር ለውጉድ ታምር ለውጉድ ውበት ደራርቦ ተጨንቆ ክቦ ክቦ ሲንድሽ ዋይ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ላልተዳኝ ዓመት ለምን አየኝ እንዲያው ለምን አየኝ ለምን አየኝ ኧረ ለምን አየኝ ለምን አየኝ ትተሽ ትተሽ ተጋ ተረጋግተሽ ለምን አየኝ እንዲያው ለምን አየኝ ለምን አየኝ እንዲያው ለምን አየኝ ለምን አየኝ ትተሽ ትተሽ ተጋ ተረጋግተሽ ከአዝመራሽ ለሸጥ ቀንጥሰሽ ለመስጠት አይቶ ለወደደሽ ሳስተሽ ካሏልሽለት ሰው ሰራሽ ጥበብሽ ቢታጠብ ይጠራል ያልተዳኘው ገላሽ ለነፍስሽ ያስፈራል ከንጋት ኮከብ አልቆ ከምሽት ፀሐይ አድምቆ ሲሰራሽ ኑሮ ሲያሳምር አመሉን መሳይ ሳይችል ታምር ለውጉድ ታምር ለውጉድ ለፈራሽ ገላሽ ለሚሰበረው አይተይ ሳትረጂው ቀረ እንዳማረው ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ላልተዳኝ ዓመት ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝ